ሄሎ ጤና ይስጥልኝ። እባክዎት ምን ልርዳው?
ብር በቃ ብር እየደወልን በቃ ይወስደዋል። አሁን ሁለት ብር ሲኖረው በቃ ማደሪያው ዜሮ ነው የሚሆነው ምናምን
የቴሌቪዥን ደንበኛ ነው?
እ የቴሌቪዥን ደንበኛ ነው?
አዎ
የቴሌቪዥን ቴሌቪዥን የሚባል ጌም ይጫወታሉ።
አለ
ለዛ ነው የሚቆርጥበት። ሁለት ሁለት በሚቆርጥበት የቴሌቪዥን ጌም ደንበኛ ስለሆኑ በቀን ሁለት ብር እየቆረጠ ሁለት ትኬት ስለሚሸጡት ነው።
ሁለት መጋባይ ይችላካልና ነው አይደለም ሁለት ብር ይቆርጥና ሁለት ትኬት እድል እንዲሞክሩበት ሁለት ትኬት ስለሚሰጡት ነው።
እንደዛ ነው። ያንተ ለማጥፋት በእንደ በላይ እንሞክር
ኮከብ ዘጠኝ ሰማንያ አምስት መንሰላል ብለው ይልኩና
እ ስድስት ቁጥር ለማቋረጥ የሚላለ እዛ ላይ ማቋረጥ ይችላሉ።
እሺ እናመሰግናለን።